ነው።
hello
ጤና ይስጥልኝ።
ሰላም ነው።
እግዚአብሔር ይመስገን። ምን ልታዘዝ?
ዘጠኝ ሰማንያ አምስት ምንድን ነው message ሁሉ ጊዜ message በቀን በቀን ምንድን ነው message ዘጠኝ ሰማንያ አምስት
እሺ፣ ቴሌቪዥን game ነው።
እ
ቴሌቪዥን game ነው።
አ okay ምንድን ነው ትርጉሙ ምናምን?
ትርጉሙ ያው የጥያቄና መልስና እድሉን ይሞክሩ የሚል game አለው እዛ ላይ
አ ብር ነው በሽልማት ነው።
እ ስ- ስታሸንፍ ነው የምትሸለመው።
አ okay እሺ፣ በቃ አመሰግናለሁ።
አሜን። እሺ
እሺ እሺ